ಅನಿಸ್ತು ಅಲ್ಪ ಸ್ವಲ್ಪ ಹಲೋ
ሄሎ ሄሎ ጤና ይስጥልኝ ሰላም።
አንተን ፈልጌ ነበር ቀጠሮ ስንት ሰዓት እንደሆነ እንድትነግሪኝ የምን ቀጠሮ ነው?
ነገ ቀጠሮ ነበረኝ አጥንት specialist ህይወት ጋር
ያጥንት አ
እ፣ ዶክተር ህይወት internist እኮ ነች።
እ internist ነች እኮ
ምን አልሽኝ?
internist ነው የፈለጉት?
አይ ሰዓት ስንት ሰዓት እንደሆነ ጠፋብኝ ቀጠሮ።
okay መግ- የመገጣጠሚያ
አዎ እንትን እዛ ነገ ቀጠሮ ነበረኝ።
okay okay።
ሰ- ሰዓት ነግረውኝ ነበርና እ፣ ሰዓቱን ሮብ ረሳሁት።
ዘጠኝ ሰዓት ነው። ሮብ ዘጠኝ ሰዓት
ነገ ዘጠኝ ሰዓት አዎ።
እሺ እሺ